ሄሎ ሄሎ ወይ ተነስነሽ አለ እንኳ አማን ነው አለን እግዚአብሔር ይመስገን። ከቤት አለሁ፣ ቤት ፈጣሪ ናቸው ይመስገን።
ያለ እንትን ነበረልሽ ቅድም የቆረጥኩት ቤት ነበር እሺ
እና ራሱን ደግሜ አሻሽዬ መቁረጥ ፈልጌ
እሺ፣ አሻሽለክ
ራሱን መቁረጥ ነበር የፈለኩት። አሻሽ- ራሱን ነው ወይስ ራሱን ቆርጠ ሌላ የምትጨምራቸውና የምትቀንሳቸው አሉ?
አዎ እንደዛ ፈልጌ እንደዛ ማለት ፀጉሩን ማግኘት- አይቻልም፣
አይቻልም እንደዛ ማለት አይቻልም። እንደዛ ራሱን ድጋሚ መቁረጥ ነው እንጂ የምትችለው እ።
እ፣ አሻሽለክ ወይ ቀንሰ ወይ ጨምረ እንትን ማለት አትችልም።
ራሱ እንዴት ነው መቁረጥ የምችልሽ?
ራሱን እ፣ እንትኗ ኮዛ አለች አይደለም?
እ? እ?
ኮዛ አለች አይደለም?
ኮቷ ቤት ኮቷ አዎ፣ ከላይ ያለችዋ ቤት ኮድ የምትለዋ እሺ ይሄ ረጅም ቁጥሩ ማለት ነው።
አዎ እ።
እሷን ከታ ይሄ ለ- ም- እንትን የምትልበት የሚቆረጥበት ቦታ ላይ ቤስት ቤት ላይ ስትገባ ሶስት አይደለም ያመጣልህ ሶስት አይደለም አዎ ያመጣልህ ሶስት ነው የሚያመጣልኝ። አዎ።
አዎ እ፣ ከላይ ኢንሰርት ተኮድ የምትለው ላይ ነው የምታስገባት
እሺ አመሰግናለሁ።
እሺ አባቴ እሺ ሞክረውና እምቢ ካለ ደውልልኝ እሺ እሺ እሺ አባቴ እሺ መልካም መልካም እሺ